ስለ ዋሽንግተን የክፍለ ማዕከል
ሄሎ አቤት
እንትን ላይ ቴሌግራም ላይ አይቼው ነበር። እንትናችሁ ምን አሉኝ?
ቴሌግራም ላይ አይቼው ነበር የሆነ ዱባይ ደርሶ መልስ የሚል ትኬት።
እሺ እሺ ስልካችሁ የለም ይሄ ብቻ ነው ያለው። ስልሳ አንድ ሀምሳ አንድ ደውል ነው የሚለው።
ልርዳዎት
መሄድ ፈልጌ ነበረ የት ሆስፒታላችሁ መጣ ዱባይ።
ፈልገው ነው እ ሆስፒታላችሁ መጣ ፈልገው ነው አዎ ዱባይ አንድ አምስት ቀን ምናምን እያላ እያላ ነበርን ሁሌ ምን አልሽኝ?
ሆስፒታላችሁ መጣ ፈልገው ነው
አዎ አዎ ስለዚህ አድራሻ ልርዳዎት ወይ
ምን አልሽኝ?
አድራሻውን ልርዳዎት አቶ ሮሚ እስኪ ሮሚ ዝም በል እስኪ ምን አልሽማ?
አድራሻውን ነው ወይ የፈለጉት አዎ አድራሻውን ፈልጌ አዎ ቦሌ ሩዋንዳ ኤምባሲ ፊት ለፊት የት የት?
ቦሌ ሩዋንዳ ኤምባሲ ፊት ለፊት እሺ ስልካችሁ የለምማ ምን አሉኝ?
ሄሎ